ጤና ይስጥልን ምክር ቤት
ሰላም ነው እንዴ?
ሰላም።
deposit አራት መቶ ከአዋሽ ባንክ አድርጌ
እሺ
ወጣልኝ።
መቼ ነው?
አሁን ቅድም አንድ አስር ደቂቃ በፊት እሺ ንገረኝ የቤት ቤት ቁጥርን።
አስራ- ዜሮ አስራ አምስት እሺ
ዜሮ ዜሮ ዜሮ ዜሮ ሰባ ሶስት ዘጠና ስምንት ሰባ ሶስት ዘጠና ስምንት ዘጠና ስምንት እሺ ጠብቀኝ። ቁጥሩን አንዴ ትነግረኛለህ? ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ዜሮ ዜሮ ሰባ ሰባ ሶስት ሶስት ዘጠና ስምንት እሺ አሁን check አድርገው ገብቶልሃል።
እሺ አራት መቶ አመሰግናለሁ።
እሺ አመሰግናለሁ።